Hello ሰላም ነው አዎ እንትናችሁ መጥቼ ነበር ግን አላገኘሁትም ጋሽ ሞል ጋር ነበርኩኝ ትጠቁምኛለሽ ካላስቸገርኩሽ
እሺ በጋስ ሞል ቀጥታ ነኝ ወደ እስከ ድልድዩ
አ እስከ ድልድዩ ልድረስ አዎ እስከ እግር ነው እየሄድሽ ያለሽው አዎ በቃ እሺ ጥሩ በድልድዩ ጋር ስትደርሺ በድልድዩ ላይ ወጥተሽ ትሻገሪያለሽ
በተቃራኒ በቤተ ክርስቲያኑ side ማለት ነው አዎ አዎ ወደ ድልድዩ በድልድዩ ላይ ወጥተሽ ስትሻገር ድልድዩ አናት ላይም ሆነሽ economic የሚል ይታይሻል ይታየኛል እሺ እሺ አዎ፣ እሺ እናት ድልድዩ ላይ ውጪና ተሻገሪ እሺ እሺ እሷም